Hello?
hello አቤት
እ፣ ትናንትና ደውለሽልኝ ነበር እና አልተመቻኝም። ከሁዳ bike manufacturing ነበር የምደውልልሽ።
ምን አልሽኝ?
ከሁዳ bicycle manufacturing ነበር የምደውልልሽ።
okay ሄለን ነሽ እንዴ?
አዎ
okay ከውራ ነው ትናንትም የደወልኩልሽ እኮ።
okay እሺ እሺ እሺ እ፣ እንትኑን አላከችልሽማ?
አላከችልኝም።
እሺ ቆይ ጠይቂያት እልክልሻለሁ።
አዎ እሺ እሺ ሄለን ቴሌግራም ትጠቀሚያለሽ በዚህ?
እ ቴሌግራም እጠቀማለሁ። በቴሌግራም ላኪልኝ።
እሺ